ሄሎ ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልን ቢዩቲ ባይ ሜሮን
እ ቢዩቲ ባይ ሜሮን ነው።
ምን አልከኝ?
ቢዩቲ ባይ ሜሮን ነው።
ቢዩቲማ እ ሜሮን ሜሮን
አሁን ነኝ።
እ ከ We Plus Solution ድርጅት ነው የምደውለው።
እሺ እ We Plus Solution Provider ላይ አገልግሎት ለመስጠት ተመዝግበው ነበር። እ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ ጋር መገናኘት ይችላሉ። እንዲሁም እዛ ላይ order መቀበል ይችላሉ።
ምን ማን ነው የመዘገበኝ?
እ marketing agent ኦቻችን ከአሁን በፊት መዝግበው- መዝግበዋችሁ ነበረ።
እሺ ምን ነበረ?
We Plus Solution Provider የሚባል መተግበሪያ ያለን እዛ ላይ አገልግሎቶች የምትሰጧቸው አገልግሎቶች ተመዝግበው ተጠቃሚዎች እየገቡ order ማድረግ የሚችሉበት መተግበሪያ ነው።
እሺ አዎ፣ እዛ ላይ እ order መቀበል ትችላለሽ። ይህን የምናደርገው ያለምንም ወጪ ነው፣ ተጨማሪ ክፍያ የለውም። እንዲሁም We Plus Solution User የሚለው መተግበሪያ አውርደሽ ድርጅታችሁን መመልከት ትችላለሽ። እንዲሁም ደግሞ የተለያዩ አገልግሎቶች አሉ፣ እነሱንም መጠቀም ትችላለሽ።
እሺ አሁን ተኝቻለሁ። ስነሳ ልደውልልና በደንብ ታብራራልኛል።
እሺ እሺ እሺ